የኔ ጋ ነው አሁን አሁን ደውላችሁ እሺ ምን አልከኝ?
ሀያ ስምንት ሴፕቴምበር ሁለት ሺ ሀያ ሶስት ነው ከአምስት መቶ ከፎቸር ሊገባ ነው።
በምን
የኔ ጋ አሁን ቤት ቤት ፈልገው እስቲ ቤት አዎ፣ በፎቶ። ዜሮ ዘጠኝ ዜሮ ዘጠኝ አርባ
ዜሮ ዘጠኝ
ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ አምስት ዜሮ ዘጠኝ
ድጋሚ እሺ
ዜሮ ዘጠኝ አርባ አምስት እሺ
ዜሮ ዘጠኝ እሺ
አርባ አርባ ሰባት አርባ ሰባት አው ስልሳ ዘጠኝ
ምንድን ነበር የሆነብክ?
አምስት መቶ ፎቸር ከገባ ነው የኔ ጋና አልገባም፣ ሌላ ሰውን አልገባም፣ አይሰራም። ባ ብሩ የለም የኔ ጋ
በቮቸር ኮድ ሾፕ ላይ ነው የምታወጣው። በቮቸር መረጥ ነው።
አዎ የፎቸር ሊገባ ነው። ፎቸሩ የኔ ጋ የለም፣ ሌላ ሰውን አልገባም። እንዴ
እሺ ቀኑን ንገረኝ። መቼ ነበር? መቼ ነው የሞከርከው?
ሀያ ሀያ ስምንት ሴፕቴምበር ሀያ ስምንት ሴፕቴምበር ነው።
እሺ ልይልህ።
እሺ
ሄሎ
እ አምስት መቶ ሀምሳ
አው አምስት መቶ ሀምሳው ፌልድ ሆኗል። እሺ
አሁን አዎ መለሰች በምን ነበር ያደረከው? በሲቪ ነው
እና በአካውንት መልስ ችግር የለ አካውንት ብር ቴሌ ብር አይደለም አካውንት አካውንት መልስ የኔ ጋር አካውንት መልስ አዎ፣ ችግር በሲቪ የለም።
ያልነበር በሲቪ ነው ያደረከው አይደል?
ያ
ፌልድ ሆኗል። ወደ አካውንት ተመልሷል።
አካውንት ተመልሷም ሌል- ቴሌ ብር ምናምን ነው።
check አድርገው ተመልሷል። failed ሆኗል።
እሺ እሺ እሺ፣ አመሰግናለሁ።
እሺ ችግር የለም።